አዎ ህክምና hello ጤና ይስጥልኝ ቤተሰቤት
ጤና ይስጥልኝ አብዬ እሺ ወይ ትናንት ድረስ እንትን message ኡን እየጠበቅኩ ነው ምንድን ነው okay ትናንት ሪፖርት አስደረገ ነበር withdraw አድርገናል አዎ
ስንት ብር ነው
ሶስት መቶ ብር
okay ሶስት መቶ ብር ስልክህን አንዴ ትነግረኛለህ check ላድርግልህ
የቱ ስልክ የኔ ቁጥር የቤስት- የቤስት ቤት አዎ
የቤት ቁጥር ዘጠና ሶስት እሺ
አርባ ስምንት እሺ
ሀያ ስምንት ሀያ ስምንት
ሀምሳ ሰባት
በቻፓ ነበረ withdraw ያደረግከው አ በቻፓ withdraw አድርገህ ነው አ deposit አድርገህ deposit
okay ቴሌብሩ ትክክል ነው እርግጠኛ ነህ ዜሮ አዎ ዘጠኝ ቴሌግራም ቴሌግራም ውስጥ አ- message ኡ አለከ
አ፣ መልስ መልስ ሰጥተው ነበር መልስ ሰጥተው ነበር እና ቻፓዎች ሪፖርት ተደርጎላቸው ምን እንዳሉ ታውቃለህ? እ፣ ቴሌብሩ ትክክል አይደለም፣ ያንተ አይደለም ቴሌብሩ እያሉ ነው። ስለዚህ እ፣ ቴሌብር ጋር ደውለህ ቴሌብር ይሄ ቁጥር ነው
እኮ ቴሌብር ጋር ደውልና እንትን በላቸው አረጋግጥ። መጀመሪያ እነሱ ጋር አረጋግጠሃል ደውለህ እንትን በላቸው ነገራቸው። ቻፓ ሪፖርት ም።
አስደርጌ ነበረ፣ እነሱ ደግሞ ቴሌብሩ ትክክል አይደለም ብሎ ነው ያሉት ብለህ check ም።
አድርግ። አዎ፣ እነሱ እንደዛ።
ልደውላቸው አዎ፣ መቶ ሀያ ሰባት ደውልና ከዛ አይ።
በኋላ መልሰህ ደውልና ምን እንደሚሉ ትነግረኛለህ።
አይ እሺ እሺ።